ይስጥልኝ። ቁርስ በኮም ልርዳዎት?
መስመሩ ተበላሽቶ ነው እንዴ አይሰራም ያለው ቴሌብር ምናምን?
አዎ ቴሌብር ወይ post እየተስተካከለ ነው ይገባል።
ይስተካከላል።
አዎ
አ- አስገብቼ ልቆርጥ ፈልጌ እምቢ እምቢ ብሎኝ ነው።
አዎ እየሰራ አይደለም። በ HelloCash ይጠቀሙ። HelloCash ካለት
አይ ሊስተካከል አይችልም። ይሄ ልኮሽ የለኝም። ሊስተካከል አይችልም። እሱ አይስተካከልም።
እሱ እየተስተካከለ ነው። እስከ መቼ እንደሚቆይ አላውቅም።
Okay